ጤና ለማለት
አብሮ ይስጥልን። ሰላም ነው። በዶልፊን ፈልጌ ነበር። በሻርክ ወይ ደግሞ በኤልሲ
ዶልፊን አለን ሁለት ሁለት ስድስት እና ሰባት አለን ዶልፊን ዶልፊን በምንድን ነው? በሻርክ ነው በምንድን ነው?
አ በሻርክ
ስ- እስከ ስንት ይባላል?
ሁለት ነጥብ ሁለት ስድስቱ ሁለት ነጥብ ስድስት ነው። ሁለት ሰባቱ ሶስት ነጥብ ሶስት
OK፣ የሚቀንስ የለም።
ትዌልቲ አለን ዶልፊን ትዌልቲ
ኤልሲ እስከ ስንት ይባላል?
ሁለት ሺህ አንድ ነው። ሁለት ነጥብ አራት
OK። እሺ፣ የት ነው አድራሻቸው? እ፣ አሰር አደባባይ ፊት ለፊት እንገኛለን።
ፓስታ። እሺ።